ሰላም ጤና ይስጥልኝ።
አብሮ ይስጠን።
አቶ ሙሌ ነው?
እ?
አቶ ሙሉጌታ ሙሌ።
አይ፣ ተሳ- ተሳስተሻል።
እሺ፣ በዚህ ስልክ ቁጥር እ፣ የአሽከርካሪ ምዝገባ ተመዝግቦ ነበረ። አሽከርካሪ አይደሉም?
አሽከርካሪ ነኝ ግን ሙሌ አይደለም ሙሴ ነኝ። እኔ።
እሺ፣ ተሳስቼ ይሆናል ስም እ፣ ከዊፕላ ዊፕላስ ሶሉሽን እ፣ የሚባል ድርጅት ነው።
አይ፣ የትራንስ- ተሳስተሻል።
እሺ፣ እሺ።